hello hello
ጤና ይስጥልኝ።
አብሮ ይስጥልን። አንድ መረጃ ለመጠየቅ ነበር።
እሺ፣ እሺ፣ ይቻላል።
apply እያደረግኩ ነበር እና እህ፣ እህ።
portfolio ጠየቀኝ። portfolio እለፈው፣ እሱን እለፈው ዝም ብለህ
እሺ፣ experience የሚለውንም ሶስት አመት ካላልከው አያሳልፍህም።
አይ ብዬዋለሁ። እሱ እሺ፣ እሺ፣ በቃ ከዛ ውጭ ይሞላል። ሁሉንም ሞ- መሙላት ትችላለህ።
እሺ፣ እሺ፣ እሺ፣ አመሰግናለሁ። መልካም ቀን።
አመሰግናለሁ።